ጤና ይስጥልን። ቺፕቺፕ እባክዎ ደርደው ሰላም ነው ናት ሰላም አለን።
ይመስገን። በዚህ ስልክ ቺፕቺፕ ለመመዝገብ እንትን እያልኩ እሺ
ከዛ በኋላ ኮዱን ይልክልኝና እሱን ካስገባው በኋላ something wrong ነው የሚለኝ። ደጋግሜ ሞከርኩ።
okay፣ OTP ኮድ ነው የሚልክሎት።
አዎ ተልኮሎት ኮዱ አይደለ?
አዎ፣ OTP ኮዱ ተልኮ ሳስገባው ከዛ እንሂድ ይለኛል። ስነካሱን something wrong ነው የሚለው እንጂ አላሳልፍም።
okay፣ ይቅርታ በጣም እስኪ የ system ችግር ከሆነ አሳውቅሎታለሁ እንዲስተካከል።
ማለት ዛሬ ብቻ ግን አይደለም።
ሌላም ጊዜ ሌላም ጊዜ ነው በዚህ ቁጥር የሚሉት።
አዎ
okay፣ አስተካከል ይስተካከል። እሺ፣ የእኛ ችግር ከሆነ ምንም ችግር የለውም። የሚያመጣለው ጽሁፍ ግን ምንድን ነው?
something wrong ነው የሚለው ከታች
something load something wrong wrong
okay something wrong okay OTP እንትኑን አልተሳሳቱም አይደል ቁጥሮቹ ኧረ አልተሳሳትኩም።
okay።
ደጋግሜ
በቃ የእኛ ችግር ነው የሚሆነው አሳውቅሎታለሁ system ኡ እንዲስተካከል በዚህ ቁጥር እሺ sorry መልካም ቀን እሺ።
እሺ